ሄሎ
አይ hello sister አደን
አዎ ይኸውልህ ጅጅጋ ነው የምትኖረው አይደለ አደን
አዎ ይኸውልህ የእኛ ሱ- የእኛ ሱቅ እዛ አለ እሺ እዛ ሄደክ ማውጣት ትችላለህ በ voucher የሆነው
ወዴት ነገ ነገ ማለት ነው ሲነጋ ጅጅጋ ዜሮ አምስት አለን ጅጅጋ ዩኒቨርሲቲ አለን ከሁለቱ የተመቸ ቦታ ሄደክ
እሺ ማውጣት ትችላለህ እሺ
እሺ ያው የዚያን ዜሮ አምስት አካባቢ አዎ ጅጅጋ ዜሮ አምስትም አለን ጅጅጋ ዩኒቨርሲቲ ጋርም አለን እሺ
እሺ እሺ አባትዬ እሺ በጣም አመሰግናለሁ sister እሺ ችግር የለውም አባት ደህና ደህና አንተ- አሁን ማታ እንጫወት ምናምን ፈልጌ ነበር ግን አይ ሄደክ በ voucher ሌላ ጊዜ በ voucher አታውጣ እሺ ሌላ- በቻፓ ወይም በ voucher።
በሳንቲም የሚለውን አውጣው
በ- በ voucher በ- በ voucher ምግብ ከሆነ ለ- ሄደ ግዴታ ሱቅ ላይ ነው አብረው- መቀበል የምትችለው እሺ
በ- አሁን አምስት መቶ አይሰራም እንዴ በ voucher ኡ አምስት መቶ ሳ- አምስት መቶ ይኸውልህ በ voucher ነው ያወጣኸው አይደል አምስት መቶ
አዎ ስለዚህ ሄደ ግዴታ መቀበል የምትችለው ሱቅ ላይ ነው እሺ
ሱቅ ላይ ላል አዎ ሱቅ ላይ ብቻ ነው ለሌላ ጊዜ ግን በ voucher አታውጣ ወይ በቻፓ ወይ በሳንቲም የሚለውን ንካው እሺ
እሺ እሺ እሺ አባት እሺ መልካም እንደዛ አደራ።
እሺ እሺ፣ እሺ፣ እሺ በጣም አመሰግናለሁ ችግር የለውም እሺ አባት።
እሺ